አሁን ይሄንን አይነት ቤት ነው ይሄን አንዱን መዝጋት አለብኝ አይደል? ጤና ይስጥልን ላይን አዲስ
ሄሎ hello ጤና ይስጥልን ሄሎ ጤና ይስጥልን አይሰማም እሺ፣ ጤና ይስጥልኝ።
ሰላም ላይን አዲስ ነው ደውለው ነበር
የት?
ላይን አዲስ ነው ከላይን አዲስ ነው ደውለው ነበር
እሺ፣
ደውለውልን ነበር missed call አግኝተን ነው
ላይን አዲስ